ጤና ይስጥልኝ ሁሉ ስፖርት ምን ልርዳዎት
ጥያቄ ጠይቄያችሁ ነበርና ቲኬት ጠፍቶብኝ ነው ጥሩ ላልያዝኩት ማለት ነው። ግን screenshot አድርጌዋለሁ። ቴሌግራማችሁ ላይ attach እንዳደረገው በሰባ ስምንት አስራ ስድስት ዜሮ ምናምን የሚል ስልክ ላይ ሰጡኝ ነበር። ሰባ ስምንት ቤት ቅድም ደውለው ነበር አዋርቾት ነበር አዋርተሽ ነበር። ነገር ግን የላክሽልኝ እኔን በሁሉ ስፖርት የሚጠቀምበትን ስልክ ነው የላክሽልኝ።
አዎ ቅድም እያዋራሁት ነው የላኩት። ለዛ ነው ስልኩ ሳይሆን የፈለግኩት እኔ ትኬቱ ገብቶኛ። ደንበኛችን እያዋራሁት ነው የላኩት ስልኮን ለመያዝ ነው።
እሺ
ይጠብቁ።
እሺ